ሁለቱም ስለሚችለኝ
ትኬት check ለማድረግ ነበር።
እሺ cashier code ንገረኝ።
አስራ ሶስት ሀያ ሶስት እሺ
ዘጠኝ ሀያ ሰባት ስምንት
እሺ ይህ ትኬት አንድ ጨዋታ ወጥቷል፣ ግን lost ነው። እሺ lost ነው። አንድ አንድ ጨዋታ ወጥቷል።
አንድ ጨዋታ ጥሎኝ ነው።
አዎ
እሺ ቦነስ ምናምን የለውም። አ?
ቦነስ የለውም። odd ኡ ከሀያ በታች ስለሚሆን ሲከፈል ቦነስ እሺ።
አይኖረውም። እሺ እሺ፣ እሺ።
ሌላ አለክ?
ሌላ የለም፣ ሌላ የለም። እሺ።
መልካም ምሽት። እሺ ወንድሜ